አመሰግናለሁ። ሰላም ጠቅስል ምክር ቤት
እናት cash out cancel ማለት ፈልጌ ነበረ።
እሺ
በ voucher ነበር ያወጣሁት እና በ Chapa ማውጣት ፈልጌ ነበረ። pending ነው። cancel ማለት ፈልጌ ነበር።
okay፣ ወደ Best Bet account እንዲመለስ አዎ እስቲ እንትን ኮዱን ንገረኝ።
እ፣ ኮዱ እሺ፣ አንዴ ጠብቂኝ።
እ እ?
እሺ፣ አንዴ ጠብቂኝ።
እሺ የዊዝዶ ኮዱ ስንት መሰለሽ?
no የ withdraw- የ withdraw code ኡን ሳይሆን የቮ- የ voucher code ኡን ንገረኝ።
እሺ፣ አጠፋብኝ። አንዴ ቆይ፣ ጠፍቶ መልሼ ልደውል።
እሺ እሺ ይቻላል። እሺ